ሄሎ ጤና ይስጥልኝ። ሄሎ
አበስልኝ።
ከብሰ ከንድ አገልግሎት ነው የምደውልልዎትኝ። ትላንት በተደጋጋሚ ስልክዎትን እየደወልንልዎት ነበር፣ አያነሱ ነበር።
እስኪ ትናንት ዝግ ነበር ነው ሙሉ
ለዛ ነው በቃ፣ ኖ ይጠራ ነበር
ይደራ ነበር።
እየጠራ ነበር አያነስም ነበር። ብዙ ጊዜ ነበር ልኩሎት ካዩት ኤኒዌይ እንትን መቶ ሰከንድ ላይ አሸናፊ ነዎትኝ። weekly እሺ አሁን አሁን እኮ እያወራስ ነበር
እኮ የነበርኩኝ ደውዬልዎት የነበረው አያነሱም ስልክ። ለዛ ነው አሸናፊዎችን እየደወልን መረጃ እየወሰድን ነው።
እሺ አባቴ
so ዛሬም ብሎ ነበር አይደለ?
እሺ ምን ምን ላክ አሁን ምን ነበር ላክ እሺ አሁን ይሰጡኝ መረጃ ሙሉ ስምዎትን ይንገሩኝ።
መላኩ መላኩ መላኩ እሺ መላኩ መላኩ ገብሬ ፊኒክስ መላኩ ገብሬ
ገብሬ ፊኒክስ አዎ ገብሬ ማ የአያቱ ስም
ፊኒክስ ፊኒክስ
እ ፊኒክስ ፊኒክስ ሴሚት ነው ሴኔት ፊኒክስ ፊኒክስ ሴኔት እሺ አዎ
እሺ የሚኖሩበት አድራሻ የት?
እሺ ንገር እ?
ንገር ንገር
አቤት ድምፆት
አይ- አይሰማማ ንገር
ነጋየት ነው አይሰማ አሻ ይንገሩ።
አድራሻ
አዲስ አበባ ነው አዲስ አበባ ጀማ ጀማ እሺ አዲስ አበባ እሺ ሲም ካርዱ በርሶ ነው
አዎ
okay እሺ አሁን የሽልማቱን time እንትን አሳውቀዋል ደውለ ፕሮግራሙ
okay ቀኑ
እ? አዎ አሁን ይላኩልኝ በቴሌግራም ላይ የእርሱን መታወቂያ ጉርድ ፎቶ ይላኩልኝ
እ፣ እሺ እሺ ምን- ምን ቤትኛው እሺ።
ላክ እሺ ስልክ ቁጥር ያዙና save ያልኩትና እንትን ቴሌግራም ላይ አለ ይላኩ አለ ቴሌግራም ዜሮ ዘጠኝ
ዜሮ ዘጠኝ
ሰባ አምስት
ሰባ አምስት ዜሮ አንድ
ዜሮ አንድ ሀምሳ አንድ አምሳ አንድ ሰላሳ አንድ
ሰላሳ አንድ
እሺ አሁን አሁን ይላኩልን